አርጌዋለሁ
ሄሎ ሄሎ ጤና ይስጥልኝ እግዚአብሔር ይመስገን ከቢጃይ ነው የምንደውለው ይቅርታ አሁን ደውለውልን ነበረ አዎ እሺ ቲኬት ቁጥሮትን እ፣ ላስተካክሎት ነው ይቅርታ እሺ ሰማንያ ሀያ ዘጠኝ ሰማ- አ፣ ሰላሳ ያርጓት መጨረሻዋን ሰማንያ ሰላሳ ሰማንያ ሰላሳ ይሁን
አዎ ሰማንያ ሰላሳ አርጉልኝ በጣም ይቅርታ እሺ ኧረ ችግር የለውም እሺ እሺ አመሰግናለሁ እሺ እሺ